ነኝ አሪፍ ነኝ። ረዴት ነኝ። በኩል ምን ልርዳው?
ያውን transaction ቴሌብር ላይ transaction ኑ የለም።
እሺ deposit ሊያደርጉት የነበረው ብር ብቻ ነው ወይስ ሌላም ገንዘብ ነው የሌለው?
ሌላ ገንዘብማ አለ ሲገባ ወደ ቴሌብር የተላከልኝ አለ።
እሺ አራት መቶ ዘጠና ሁለት ብሩን ነው ያጡት?
አዎ
እሺ ግን ከእርስዎ እንደተቆረጠ ነው የሚያሳዩት?
ተቆርጧል። አዎ pending ኮልቤት ላይ እኮ እንደተቆረጠ ያሳያል። screenshot አንስቼ ልኬላቸዋለሁ።
እሺ ደንበኛችን መስመር ላይ ይጠብቁኝ። እሺ ደንበኛችን መስመር ላይ አሉ።
አለን አለን።
መስመር ላይ ስለ- ስለጠበቁ እናመሰግናለን። እሺ በተሻለ መጠን እኔ አስተላልፍሎታለሁ፣ ግን አሁን የላኩልን screenshot ላይ pending ነው የሚለው።
አዎ ፔንዲንግ ፔንዲንግ የሚል ከሆነ ገና አልተቆረጠም፣ መሀል ላይ ነው ያለው ማለት ነው። እዚህ ወይ ትንሽ ጠብቀው successful ካሉት ደግሞ ይላኩልን። አዎ screenshot ኡን ደግሞ ይላኩልን።
አ- አሁን pending መሀል ላይ ነው ማለት ነው። አልገባም የትም
አዎ እኛ ጋር አል- አልተቆረጠም pending እያለ ስለሆነ ከቴሌ ብር መልእክት ይደርሶታል። deposit አድርገው መሀል ላይ ከቀሩቦት ብሩ ማየት ይችላሉ፣ application ኑ ላይ ማለት ነው።
application ኑ ላይ ግን ከዚህ በፊት አሳይቶኝ አያውቅም።
እስኪ ትንሽ ጠብቀው ይሞክሩትና ደግመው እ, ይላኩልን። እኛ ለሚመለከተው አካል እናስተላልፍሎታለን። እሺ፣ ስለደወሉ እናመሰግናለን። ሌላ የመረዱት ነገር አለ?
የለም።
እሺ፣ ስለደወሉ እናመሰግናለን። መልካም ቀን።